hello አብሬት ብትነቅለው speaker ይሆናል። አቤት ጤና ይስጥልኝ። መጣ
በደንብ ይሰማል። ኧረ ለአምቡላንስ እባክዎት ምን ልርዳዎት?
በቃ ዊልቸር ፈልጌ ነበር ልበል።
ይሸጣል ሊከራይ
አረ ለመጠቀም
ግድ እንዳዘጋ ምንድን ነው እ እንትኖች አይደለ ያልናቸው ኦፕሬተሮች አሉ የሚቀበሉት። ስለዚህ ልክ call ኡ ሲመጣ emergency ነው emergency ነው የሚለው ዊልቸር ነው የምጠቀመው ካለ ምን ይሆናል ማለት ነው? emergency በሚለው ለቀጠሮ ሊሆን ይችላል የሚሄደው። ስለዚህ transfer ነው የምናደርገው። አይ non emergency ሲሆን አዎ አዎ አዎ emergency ሲሆን sorry። ከዛ ለማን transfer የምናደርገው የሚለው እንግዲህ ይሄ system ኡ አልተስተካከለም። system ኡ ሲስተካከል ለ dispatcher ኦች ነው የሚሆነው። አሁን ኦፕሬተሮች ሁል ጊዜ እዛኛው ቢሮ ይሆናሉ ተብሎ የሚታሰብ